ጤና ይስጥልኝ በኢትዮጵያ ጤና ይስጥልኝ።
እንዴት ዋላችሁ?
ሰላም ነው
አለን እግዚአብሔር ይመስገን።
ነበረ አካውንት ይፈርሳለ ብላችሁ
እሺ አሁን አካውንት ያ- እኔ ልንገሮት አካውንት ልንገሮት። እሺ ዜሮ ዘጠኝ ስልኮት ምን ምን ስልክ ነው ወይስ ካልተቀመጠ ስልክሽ ንገረኝና አሁን እጄ ላይ ስለሆነ ስልኩ ቴክስት ላድርግ። ዜሮ ዘጠኝ ምን ምን ነው የምትልኪልኝ?
account number ላክልሽ። ስልክ ቁጥርሽ ንገረኝ።
እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት
hello እየሰማሁ ነው። ዜሮ ዘጠኝ አስራ ሶስት እሺ ዜሮ ዘጠኝ አስራ ሶስት ሰማንያ አንድ እሺ ሰባ ስድስት ዘጠና ስድስት ካልሆነ ሂሳብ ቁጥሩ ንገሪኝ ለምን ላኪልኝ ንገሪኝ ይኸው አሁን ልኬልሻለሁ። account ኡን ልንገርሽ። እሺ አንድ ሺ አንድ ሺ account ኡ አንድ ሺ ሀያ ሰባት እሺ
text አድርጌልሻለሁ እኔ
እሺ ያቀባለ
account ልካለሁ እኔ account account ኡን ልኬልሻለሁ አንድ ሺ ሀያ ሰባት እማ ልኬልሻለሁ እኔ account ኡን አልገባም ንገሪኝ ንገሪኝ እሺ አንድ ሺ ሀያ ሰባት ሰማንያ አራት ምን አለ
ዜሮ ስድስት ዜሮ ስምንት አይደለም አንድ ሺ ሀያ ሰባት ሰማንያ አራት ዜሮ ስድስት ዜሮ ስድስት እሺ ዜሮ አራት አራት ቢኒያም መለሰ ነው የሚለው account ነው ስሙ።
ቢኒያም መለሰ አ ችግር የለውም። ስለደወልን እናመሰግናለን። መልካም ቀን።
ተጋብቼ ነው